ሄሎ
ሄሎ ጤና ሄሎ ጤና ይስጥልኝ
ኢዮብ ከመቀሌ እ
ኢዮብ ገብረ ሕይወት ከመቀሌ ኢዮብ ገብራይ
ከስተመራችን ነው ሶስት ሺህ ፓኬት ጆል ሳሱ ለዚህ እሺ ዲሰምበር ቱ ነበረና እህ
መቼ ነው የምመጡት? ዛሬ ይመጣሉ ወይስ መቼ ነው የሚመጡት?
message ገብቶልህ ነው message አዎ፣ ባለፈው ገብቶልኝ ነበረ።
ምንድን ነው በ message ኡ በ- በ- አዎ እየገባ ነው ለ agent ኦቻችን ግን ምንድን ነው እዛ የበለጠ መረጃ ደግሞ እዛው አካባቢ የኛ ተወካዮች ስላሉ ከእነሱ ጋር ተነጋግረህ መቼ እንደሚመጡልህ እነሱም መረጃውን ስለሚኖራቸው ከእነሱ ማጣራት ትችላለህ። አዎ ምንድን ነው አዲስ system ስለሆነ የ message ኡ ስህተትም ሊኖር ስለሚችል ትክክለኛ መረጃ ከዛ አካባቢ ካለ ተወካያችን ማግኘት ስለምትችል ለእሱ ደውለህ ጠይቀው።
እሺ፣ አመሰግናለሁ።
መልካም እሺ።